ጤና ይስጥልን ቤስት ቤት ስጠዴት ነኝ የምንረዳው ጤና ይስጥልን። ተዘግቶ ነው ካርድ ዘግቶብኝ። አዲስ system install እያደረጉልኝ ነበር እና እሺ አዎ እና request አላኩልኝ በ AnyDesk
ማን ነው ልከው- ስምክ?
ሀብታሙ ሀብታሙ አዎ
እሺ ትንሽ ደቂቃ ጠብቀን እሺ
እሺ ስራ ስራ ላይ ስላ ስራ ስለያዘ ነው ትንሽ ደቂቃ ጠብቀን እነግርሃለሁ እሺ እሺ